ሄሎ
ሄሎ።
ሰላም ኧረ እሺ ውጅዱ አድርጌ ነበር አልገባም።
እሺ፣ በዚህ ስልክ ቁጥር ነው አ ቤት ቤት ቁጥር ከይ ነው።
አ አ
እሺ ቼክ ላድርግልክ። አሁን ነው ያደረገው።
አ ሰላሳ ደቂቃ ሲሆን እሺ ማስረሻ ነው።
አ
confirm አድርጌልሃለሁ። ይገባል። እሺ ትንሽ ጠብቀው። እሺ መልካም ምሽት።